ዋቆምለርዳ
አው ወንድም ባት- ሁለት ቀን ትናንትና ማታ ወደ እሺ
በጃምቦ ቤት ያስገባው ብር እስካሁን አልገባም። አራት መቶ ዘጠና ስምንት
እሺ ከዚህ በፊት አስመዝግበው ነበር ደንበኛችን
አዎ ትናንትና አስመዝግበው እስካሁን ደግሞ እየጠበቀ ነው።
እሺ በዚህ ስልክ ቁጥር ነበር ያስመዘገቡት ደንበኛችን አይ- አይደለም ዜሮ ዘጠኝ ዘጠኝ
ዜሮ ዘጠኝ
ዘጠና ሶስት ዘጠና ሶስት
ሰባ አንድ ሰባ አንድ
አርባ አራት
አርባ አራት
ሰማንያ ሰባት
ሰማንያ ሰባት
አዎ እሺ ደንበኛችን ነው እንዴ መስ- መስመር ላይ ቆዩኝ ያየውለቱ ነው
እሺ
ደንበኛችን መስመር ላይ ያሉ
አዎ በሽራ አብዲ ነው ስሞት አዎ እሺ ደንበኛችን ጉዳዮት ወደሚመለከተው አካል ተላልፎሎታል በተስተካከለ ሰዓት ደውለን እናሳውቁታለን
እሺ
እሺ ደንበኛችን ሌላ የምረዳውት ነገር አለ
የለም እሺ አመሰግናለሁ እሺ እኛም ስለደውሉ እናመሰግናለን መልካም ጊዜ ይሆንልዎ